ሄሎ
ሄሎ ጤና ይስጥልን።
አብሮ እስቲ ነው።
እሺ፣ ዋሽንግተን የሕክምና ማዕከል ነው። ደውለው ነበር።
አዎ ሰላም ነሽ?
ሰላም።
አለ- እንትን ፈልጌ ነበር። የልማት ባንክ እ፣ የሰራተኛ credit አላችሁ?
የምን ባንክ?
ልማት ባንክ፣ የኢትዮጵያ ልማት ባንክ።
እስቲ check ላድርግሎት።
እሺ የእንትን ነው check ነው። የሰራተኛ የቤተሰብ ማለት ነው።
የቤተሰብ አዎ እሺ፣ እሺ።
እሺ
ደውልሎታለሁ ቼክ አድርጌ